ሄሎ ጤና ይስጥልኝ። አግዛል አዎ፣ እሺ፣ ከፊፌ ነበር ደውሎት ሄደን እባላለሁ።
እሺ፣ ሰላም ሄደ።
ሎኬሽን እንደቀየራችሁ ኢንፎርም ተደርገን ነበር።
አዎ ቀይረን ሳይሆን ሌላ ሁለተኛ እንትን መክፈታችን ነው።
ሁለተኛ ብራንች ነው ያኛውን ቀይረው አይደለም?
ቀይረን አዎ።
አይደለም።
እሺ ደመያችን፣ ስለ እሱ ስለ ፖስቱ ጉዳይ ለመነጋገር የእኛ ቲሞች ሊመጡ ነበር ዛሬ እና ይመቻችኋል?
አዎ መምጣት ይችላሉ።
እሺ፣ እሺ የእኛ ቲሞች መጥተው ያናግሯችኋል።
እሺ፣ እሺ፣ እናመሰግናለን። መልካም ቀን።
አሜን። እሺ